ሄሎ ጤና ይስጥልኝ። አሁን ሄሎ።
ደውለው ነበረ። ጤና ይስጥልኝ አዎ።
ተቋረጠ።
እሺ እንትን TIN እ, ነበሩ ባሻ- ልንገርሽ?
አ፣ ወጥቶልኛል በስሙ እሺ።
ባሻ ነው አይደለ ስሙ?
አዎ ባሻ ነው። አዎ።
እሺ ስሞትን ይንገሩኝ።
ያሬት ሽጉጤ
ስልክ ቁጥር ይሄን ሊያዛው የጥገና አዎ፣ ክፍል በጣም ያገኘው አዎ።
የት ነው?
TIN number ኡን ወሊሶ ነው አይደለ ያለኝ?
ወሊሶ። አዎ።
ምኑ ጋር?
ለጆኒ ደውያለሁ እንትን እንዳታወቅ እሺ ወሊሶ ምኑ ጋር ነው የሚገኘው?
ወሊሶ ከእንትን መስጊዱ ጎን መስጅዱ ጎን።
ዋናው መስጊድ ጎና
እሺ እ- deep fridge ነው አይደለ?
deep fridge ነው።
ጭራሽ አይነሳም።
አዎ መጅበራል ላይ ነው ትናንትና
እሺ ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፍ ያለው የጥገና ክፍሎች መጥተው ያዩታል። ሌላም ረዳት ነገር አለ?
ምናምን ሁሉም ነገር ጥሩ ነው።
ስለደወሉ እናመሰግናለን። አገልግሎት ያለ ከሚሰሙ ድምጽ ላይ ያስቀምጡ። መልካም ቀን።
እሺ